ሄሎ ጤና
ጤና ይስጥልን።
ይስጥልኝ። ድር ገበያ ምን ልታዘዝ?
እንዴት ናችሁ? ድር ገበያ አለን አለን፣ እግዚአብሔር ይመስገን። ምን ልታዘዝ?
አ፣ ምን ታዘኛለህ መሰለህ? አ፣ እንዴት ነው ክፍለ ሀገር መላክ ትችላላችሁ? ልብስና ጫማ እያየው ነበር አባይ ሲሉ አዎ ክፍለ ሀገር እንልካለን፣ እየላክን ነው የምንገኘው። በሰባ ሁለት ሰዓት ውስጥ ይደርሶታል። በፖስታ ቤት ነው የምንልከው።
እንዴት በምን መልኩ ነው የሚላከው?
በፖስታ ቤት በፖስታ ቤት።
በኢትዮጵያ ፖስታ ቤት ነው የምንልከው። አዎ
okay። አ፣ እና አሁን color ምናምን እንዴት አሁን በምን መልኩ ነው እንትና ልንል የምንችለው?
እ፣ አሁን ለምሳሌ ሲያዙን እ፣ ደውለውም ስልሳ ሁለት ሀምሳ አንድ ላይ ወይም ደግሞ በ text ኮዱ ይታዩታል አይደለ? ቴሌቪዥን ላይ አ፣ አ፣ መለያ ኮድ አላቸው። ኮዱን ከነገሩን በኋላ መልሰን
ሄሎ ሄሎ ሄሎ ሄሎ